ያህል ሰዓት የሆነ ሌላ ነገር ውስጥ መከታቸው መሰላቸው እኮ።
hello
ጤና ይስጥልኝ።
አቤት።
ከቢጃዬ ነው እየደወልኩ ያለሁት። ደንበኛች መስመሩ ተቋረጠቦት።
አዎ አጋጣሚ እኔም ስራው ሲመጣብኝ ዘጋሁት። ስራ ላይ እየሰራሁ ስለሆነ
እሺ፣ ደንበኛችን በዚህ ስልክ ቁጥር ልመዝግብሎት፣ ወደዚህ ይደወልሎት።
ይቻላል። በዚህ ይደውሉልኝ።
እሺ፣ የት አካባቢ ነው የሚገኙት?
ጎሮ ወደ ታች ወረድ ብሎ ወደ አሳማ እርባታ ወረድ ብሎ
ጎሮ ምኑ ጋር?
ወደ አሳማ እርባታው ጋር ወረድ ብሎ ይደውሉልኝ። እኔ እናገራለሁ። የሚመለከተው ሰው ይደውሉልኝ።
እሺ፣ ደንበኛችን ያልመጣሉት ምን አይነት እ, ቢራ ነው ማውረድ የፈለጉት?
ሜታ ሜታ፣ ጊዮርጊስ፣ ስንት
ሜታና ጊዮርጊስ ቢራ።
አ አ እሺ፣ ደንበኛችን ይህን መዝግብ ያስተላልፍ የለታለሁ። እነሱ አይተው መልስ ይሰጡታል። ሌላ ምረዳውት ነገር አለ?